ሄሎ ሄሎ አብሮ ይስጥልን። ስልክ ቁጥሩን ስንት ነበር? ዜሮ ዘጠኝ ሰባ ስምንት ነው ያልሽኝ። በቴሌግራም ልከው ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ ስሙት ስሙት፣ መጀመሪያ ስሙ። በቴሌ ብር ማስገቡ
ፍትሐ አምላክ ማርዬ
ፍትህ አምላክ ማርዬ።
አዎ
እሺ፣ አመሰግናለሁ። ይቅርታ።
እሺ ምንም አይደል። መልካም ቀን።
እሺ እሺ፣